Hello
በቃ ምንም ማድረግ አትችሉም?
ምን ነበረ ወንድሜ?
withdraw የተደረገውም አራት ቀኑ ዛሬ። እሺ እ ዛሬ አራት ቀኑ በሳንቲም ነው?
ሳንቲም ሳይኖረው ሁለት ሺህ አምስት ብር withdraw አደረግኩ።
አይ አይደለም፣ በሳንቲም ነው ማለቴ ሜትሩ በሳንቲም Pay ነው።
እንዴት እንዴት አልገባኝም።
እሺ አንዴ ቆይ፣ በቃ ስልክህን ንገረኝማ። check ላድርገው። ዜሮ ዘጠኝ ሰላሳ አራት ሰላሳ አራት ሰላሳ ሶስት ሰላሳ ሶስት ስልሳ ስምንት ሰላሳ ስምንት ስልሳ ስምንት ሰላሳ ስምንት ሰላሳ እ ስንት ብር ነው?
ሁለት ሺህ አምስት መቶ ወደ ስይም መቼ ነው?
ዓርብ ዕለት
ስንት ብር ነው አባት?
ሁለት ሺህ አምስት ነው።
አዎ እሺ፣ አንዴ እ፣ ስልኩን ልስጥክ። እ፣ የ- እዚህ ጋር process ነው የሚለው። አዎ ለሳንቲሞች ደውላቸውና withdraw ያደረኩት ብር አልገባልኝም በላቸው። እሺ እሺ ንገረኝ።
ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሀያ ሰባት
ሀያ ሰባት ሀያ
ሀያ ስልሳ ሰባት ስልሳ ሰባት አዎ ካልሆነ ደግሞ ዘጠና ሶስት ስልሳ ላይ
እሺ እሺ